hello hello
እባክዎት በዚህ ስልክ ሁለት ሁለት ብር message እየላካችሁ የምትወስዱትን ማቋረጥ ፈልጌ ነው።
አንድ መስመር ላይ ጠብቂኝ። ቆይ እደውልለታለሁ። ደንበኝነቱ ተቋርጧል ወይ? ደንበኝነቱ ተቋርጧል እናቴ።
አመሰግናለሁ።